Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤት ቤት ምን ልርዳው?
ሰላም ነው። እንትን ነበረ ይዞ አድርጌ ማታ እስካሁን አልገባለኝም።
በስልክ ቁጥር ነው?
አዎ
ስንት ብር ነው?
ሺህ አምስት
እሺ አንዴ መስመር ላይ ጠብቁኝ።
እሺ ነው።
እሺ process ላይ ነው ይገባሉታል።
አይ- አይ- ይቆያል እንዴ? እንደዚህ ሆኖ አያውቅም። በቃ ቆየብኝ።
አዎ transaction ትንሽ በዝቶባቸው ነው የሁሉንም እያስገባን ነው ብለዋል።
እሺ በቃ እሺ መልካም ቀን።
thank you። እሺ አመሰግናለሁ።
እኛም እናመሰግናለን።